ሄሎ
ሄሎ እንዴት ዋሉ?
ሄሎ
እግዚአብሔር ይመስገን። አዲስ customer ነኝ። ትላንት result ሰብስቤ ነበረ። ሄሎ ሄሎ ይሰማል።
ኮድ አስራ አንድ ሰማንያ አምስት ሀያ ሰባት ላይ እሺ
ኮዴን ትላንትና ያስገባሁት ገንዘብ ሰማንያ ሶስት ሺ አንድ መቶ አርባ አምስት ነበረ።
እሺ
አሁን alert message ደርሶኝ ነበር discount ያሳያል።
እህ
ስለዚህ በዛ discount ላይ አምስት ሺ አንድ መቶ ሰባ አምስት ብር variation ያሳያል።
እህ አንተ የመጀመሪያ ዙርክ ነው ይሄ?
ትላንት- ትላንትና ነበር ያስገባሁት።
አዎ የመጀመሪያ ዙርህ ነው ይሄ?
አዎ የመጀመሪያ ዙር ነው።
መጀመሪያ ዙር ያስገባው ስንት ነበር?
ሰማንያ ሶስት ሺ አንድ መቶ አርባ አምስት
እሺ እ አሁን text ኡ ላይ alert ስንት ነው?
message የደረሰኝ የለው እሺ ይሰማል።
ሰባ ሰባት ሺ ዘጠኝ መቶ ሰባ ነው ብሎ ነው message የላከልኝ።
ሰባ ሰባት ሺህ ዘጠኝ መቶ ሰባ
ስለዚህ ያው እሺ ምን ንገረኝ።
ሞ ይባላለሁ።
ማን?
ኤሌሞ ኤሌሞ።
ኤለሞ። እሺ አዎ ስልክ ቁጥር አሁን እኛ ንገረኝ።
ብ- ዜሮ ዘጠኝ እኔ ብሩ እንዲመለስልኝ አልፈልግም። አዲስ አዎ፣ ጀማሪ ስልክ እንደሆን ላድርግልህ።
አዎ፣ ቆይ ል- ልነግርህ ነው።
system ላይ
እሺ።
hello
አቤት ይሰማኛል።
check ላድርግልህ ትክክል መሆኑን message ኡ ትክክል መሆኑን check ላድርግልህ። ስልክ ቁጥርህን ንገረኝ።
እሺ ዜሮ ዘጠኝ እህ ሰባ ሶስት የገባበት ማለት ነው አዎ የገባበት ሰላሳ ሰባ ሶስት ሶስት
ሰላሳ አራት እህ
ዘጠና ሶስት ስልሳ ዘጠኝ
እሺ ሴ- ሴት ስልሳ ዘጠኝ check አዎ።
አድርጌ መልሼ ልደውልልህ።
እሺ እሺ አባቴ